hello ጤና ይስጥልኝ። ከአሪፍ ጋር አቤት።
ነበር የምደውልዎት፣ አሁን ተቋርጦ አዎ።
ነበር።
አዎ አዎ እሺ። ጉዳዩ ተ- ተመዝግቦ ተላልፏል ለሚመለከተው ክፍል።
እ?
እነሱ solution እስኪሰጡ እ፣ መፍትሄ እስኪሰጡ ድረስ በትዕግስት ይጠብቁና እኛ contact እናደርጎታለን።
እና እሺ፣ እሺ። ፍሬዎት በሚል ነው የተመዘገበው። ከፍቅር እሺ።
ድንግል ነው።
እሺ እሱንም እ፣ መዝግቤ አስተላልፍልዎታለሁ።
እሺ።
እሺ። ሌላ የምረዳዎት ነገር አለ?
አ፣ የለም ብሩን ብቻ ነው።
እሺ። ስለደወሉ አመሰግናለን። አገልግሎቱ ላይ ያሉትን አስተያየቶች ገንዘብ ግልጽ